ነው።
ሄሎ ጤና ይስጥልኝ።
እድሜ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
አጀንዳ ማስያዝ ይቻላል?
ይቻላል
እ
ይቻላል። ከየት ነው የሚደውሉት?
ከዚህ ከአዲስ አበባ ዙሪያ። ሄሎ ሄሎ ሄሎ ሄሎ